እንትን አሁን ደውዬ ነበር ደውላለሁ ብለሽኝ ዝም አልሽኝ። የተበላውን ብር እ የተበላውን አዎ
ስልክን ትነግረኛለህ? ምን ተጫውተክ ነው?
no shop ነው እኮ ከሱቅ ተበልቼ ነው።
የት shop ነው?
አዳማ አዳማ ዱቄት አንድ የሚለው branch ላይ ማለት ነው።
Hello Hello እየደወልንላቸው ነው፣ እናሳውቃለን። እሺ ትንሽ ጠብቀን።
እሺ በእናትህ ግን ንገሪያቸው። አሁን የደወልኩላት ልጁ እያስጨነቀን ነው።
አይ ነው አይ ነው። እሺ እሺ አባ፣ እሺ እሺ